ስጥልኝ ሙሉ ስፖርት ነው ባኮ ሚለብሱ
እንትን እኔ ብር deposit አድርጌ ነበር ትናንትና እሺ
ወደ ሰባት ሰዓት ከሀያ ዘጠኝ ደቂቃ ላይ ማለት ነው። ሁለት መቶ ልኬ ነበር እሺ ብሩ አልገባልኝም እስካሁን።
deposit አድርገው check አዎ deposit አድርጌ text ም ልኬ ነበር text ኡን screenshot ይላ- ይላ- አድርገው ይላኩልን እስ- deposit ያደረጉበትን ለቴሌግራም ላይ ልኬ ያለ መቼ አሁን ነው ማን ነው ስሙት
እ፣ ይጠፋ የቴሌግራም ስም
ቴሌግራም በቁጥር ነው ያለው። አዎ፣ በዚህ ስልክ ነው ያለው።
በቁጥር ነው ያለው አዎ በዚህ ስልክ ቁጥር ማለት ነው አስር ቤት